ሰላም ጤና ይስጥልኝ ችብችብ።
አብሮ ስለን ሰላም ነው።
እግዚአብሔር ይመስገን።
order ነበረኝ የመቼ ነበር?
የትናንት
OK፣ አልመጣልዎትም?
አልተደወለልኝም። አስፋው እስኪ ስልክ ቁጥር ይንገሩኝ፣ መውጣቱን check ላድርገው።
የዘጠኝ አራት አስራ አራት
ሰላሳ አንድ እሺ ሀምሳ ስድስት አርባ አራት
ምን ነበረባችሁ?
ሽንኩርት፣ ቲማቲም፣ አቮካዶ እና ፓፓያ።
OK፣ በሀያ ሶስት ትናንትና ነው አይደል order ያደረጉት?
እህ፣ አዎ ትናንት
እዚህ ጋር እንደወጣ ነው የሚያሳየኝ። ያወጣውን driver ስልክ ቁጥር ልንገርዎት።
እሺ፣ ትክክለኛው ቁጥር ንገሪኝ።
እሺ ዜሮ ዘጠኝ ሀምሳ ስድስት ያጅልኝ እስኪ ስጠኝ ቁጥር። እሺ አንዴ ስጠኝ። ዜሮ ሀምሳ ስድስት ያልሽኝ?
አዎ
ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ
ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት ዘጠና ስምንት አርባ ሰባት አዎ ሀምሳ ዘጠኝ ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት አዎ አዎ
ሀምሳ ስድስት ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት ሰባት እሺ
እሺ ቼክ ያደርጉና ይደውሉልን ካልመጣ እሺ እሺ እሺ